hello hello hello
hello አይሰማም?
ይሰማል።
አ ወደ ወደ ውጫሌ መርሃባ ነው።
አ ወደ ውጫሌ ለመሄድ ስንት ነው?
ስንት ሰዓት?
አሁን ማለት ነው
አራት ሰዓት ተኩል ነው ያለው።
አራት ተኩል አ
ከዚህ እዚህ በፊት የሚወጣ የለም ማለት ነው።
ሙሉ ሙሉ ነው።
እሺ፣ ስንት ነበር ክፍያው?
ሶስት መቶ
በኢሳል ሲሆን ሁለት ሰባ
ነው። እሺ እሺ።